ጤና ይስጥልኝ ዶክተር ሙላት እንዴት ነሽልኝ?
አለን ደህና።
ከኮሪያ ሆስፒታል CT የሚነሳ patient ነበረ።
ወዴት የት ነበር የምንለው?
ፓዮኒር
እሺ ቦሌ ያለው ማለት ነው።
ቦሌ። አዎ ይሄ ፍሬንች ብግዛ ጋር አለም እዛ ጋር ያለው እሺ ኦክሲጅን require ያደርጋል።
ኦክሲጅን አይ CT CT አንዱ አይደለም፣ ዝም ብሎ ነው ብዙ ጊዜ ኦክሲጅን ኦክሲጅን አላት እና ኦክሲጅን የላት የላቸው ምን ነበር ህመማቸው?
ህመማቸው ምን እንደሆነ ምንድን ነው possible AVM arteriovenous malformation ያላት እሺ okay። እሺ ሄሎ፣ ሄሎ።
ሄሎ እ እሺ፣ የአገልግሎት ክፍያችን ሶስት ሺ ዘጠኝ መቶ ሀምሳ ብር ነው የሚሆነው።
እሺ እዛ ሄዳችሁ ደግሞ ከሰላሳ ደቂቃ በላይ ከቆማችሁ ዘጠኝ መቶ ብር add ያስደርጋችኋል።
okay። ሶስት ስንት ነሽ? ሶስት ሺ ሶስት ሺ ዘጠኝ መቶ ሀምሳ ሶስት ሶስት ሺ ዘጠኝ መቶ ሀምሳ ሀምሳ አዎ yeah እፊ እዛ ሄዳችሁ ደግሞ ከሰላሳ ደቂቃ በላይ ከቆያችሁ ዘጠኝ መቶ ብር ይጨምሩባችኋል። እዚህ አጠቃላይ አጠቃላይ ማለት ነው። እ እሺ thank you እደውልልሻለሁ። ይሄን ነገር መልካም